አቤት ጤና ይስጥልኝ ይሰማል እባክዎትን ልርዳው።
hello አቤት ጤና ይስጥልኝ እባክዎትን ልርዳዎት ይሰማል። ምን አሉኝ?
ያ የለ አቤት ይሰማል እባክዎትን ልርዳዎት።
ጥንቲ ማሀደ ስቀት ምን አሉኝ?
ካር ካር ማሀደ hello
አቤት ይሰማል ሰላም ነው ሰላም ነው
እግዚአብሔር ይመስገን።
አለን አለን እግዚአብሔር ይመስገን እግዚአብሔር- ምን ልርዳዎት?
እ ምን ልርዳዎት እባክዎትን?
አ ሌላ ስልክና የደውልከ
ምን አሉኝ?
ሌላ ሰው- ሌላ ሰውና ነበርከ
እባክዎትን አማርኛ አይችሉም?
እ አማርኛ አይችሉም?
አማርኛ አዎ ምን ልርዳዎት?
ተ- ትችላለህ እና እሺ ምን ልርዳዎት?
እ ምን ልርዳዎት እባክዎት?
ሌላ ሰውና ነበርከ
ምን አሉኝ?
አዎ
አልሰማሁትም ምን አሉኝ?
ምን አለ እ ምን አሉኝ? ምን ፈልገው ነው?
ኢነስ ካርድ ካርድ ካርድ- ካርድ እስቲ
ካርድ
ካርድና ውስጥ የ- ስለ
እያሉ ያሉት ምንም አልገባኝም። ኦሮምኛ ነው የሚችሉት ወይስ ትግረኛ?
አማርኛ ነው እያሉ ያሉት ያሉት አልገባኝም። ይሄ ነው ምን ምን ልርዳዎት? ይሄ የቴሌቪዥን አገልግሎት ወይም ደግሞ የመቶ ሰከንድ ይባላል።
ስልኩ ስልኩ የውስጥ
እ ካ- ካርድ አለና እሺ
አለ ካርድ ካርድ እ
ስልኩ የውስጥና ካርድ አለ
ካርድ አለ ነው ወይስ ከስልክ ውስጥ ካርድ አለ ወ- ይወስዳል ለማለት ፈልገው?
ስንት ነው
መልካም ቀን ደህና ይዋሉ።